ትርፉ ተዛዘብናት hello
ጤና ይስጥልኝ ሰላም ጤና ይስጥልኝ አማን ነው አለን
text ገብቶልኝ ነበርና ኢትዮ እሺ ቺክን አዎ።
በአማርኛ መላክ ይቻላል?
በአማርኛ አይደለም እንደ የገባው አዎ፣ በትግርኛ ነው እና መቼ
መቼ ነው የገባ ነው? መቼ ነው የገባ text? ወር ሆኗል ከገባ text እና ምን ምን ነበረ
ምን የሚል ነው የሚለው ምንድን ነው? ቆይ እስኪ አንብልህ። ኢትዮ ቺክን ነው የሚለው እናንተ ነው
የዋጋ ዝርዝር እ?
ዶሮ አዘ ነበር አንተ
አዎ አዘን ነበር።
መቼ
ህዳር ዘጠኝ አዘ ነበር ነው hello
አቤት ሰማኝ።
እሺ
እና ብቻ text ኡን በአማርኛ ልገባለን
አሁን ላይ በአማርኛ እና በእንግሊዝኛ ነው text ኡ የሚመጣው በአማርኛ በትግርኛ ብቻ ነው ይመጣለ አዎ በትግርኛ ብቻ።
እሺ እ፣ ስምህን ንገረኝ እስቲ
በሽር በሽር በሽር በይም
እሺ እሺ እ፣ አመሰግናለሁ ቅሬታን የሚመለከተው አካል አስተላልፋለሁ